ሄሎ ጤና ስጥልን ቤስቲ
እንትን የአሁኑ ነው ላከልኩ ቴሌግራም።
ልካል አዎ ማን ነው የሚለው ስምክ?
እኔ አያሌ ነው አያሌ አብዱላሂ ሁሴን አያና
አያሌ ስንት ብር አዎ።
ነበር? ስንት ብር ነበር አያና?
አስራ ሁለት አይ ሁለት ሺህ አራት መቶ ነው አስገባው አያና ባላንስ ደስ አዎ እ፣ ደስ ቢል ሲገባ ደግሞ ባላንሱ ለየም ይላል።
ሁለት ሺህ አራት መቶ
አዎ እሺ፣ ማስሬቹ አላይም አዎ ሁለት ሺህ አራት መቶ ብር አይደል? እሺ የቤስት ቤት ቁጥርን ከስር ጻፍልኝ ብለዋል የሚያወራክ ሰው። እሺ